ጤና ይስጥልኝ መስኮት ነው ባኮ ምለጋስ ጤና ይስጥልኝ ደውዬ ነበር። አሁን በዝውውር ታሪክ ከፍተህ ይዘሽ ነበር። ብር ልክ ያልገባም እንትን ስለው ግን አይከፍትም።
በ branch transaction history ይሆናላ እየሞከሩ ያሉት በባንክ ይሞክሩ።
በምን ባንክ ማለት ነው?
በባንክ transaction ከ transaction history ላይ ያስመርጦት የለ የባንክ የሚለውን መርጠው ይግቡ።
ነው አሁን ይኸው እ፣ ተጨማሪ የሚለው እ፣ ነካሁትና የዝውውር ታሪክ የሚላል አይደል? እሱን አዎ።
እንትን ስለው አይከፍትም።
እኮ ብር- ከ transaction ወይም የዝውውር ታሪክ ከሚለው በታች የ branch history transaction የሚል አለ። የ branch transaction የሚል ከሆነ ስለማያሳዩት ባንክ transaction መርጠው ይግቡ። እሺ፣ መልካም ቀን።